ጤና ይስጥልኝ Best Bet
hello hello።
አቤት እሺ ምን ልርዳ?
Best Bet ሁሌ ለአንድ ጨዋታ ምናምን ለሁለት ነው የሚስተው
እህ ለአንድ ጨዋታ ለሁለት ምናምን ነው የሚስተው ሚስተው ማለት
በቃ ለሁለት ብቻ ነው የሚያጣው ወይ ለአንድ ነው የሚያጣው
አልገባኝም። አንድ loss ሆኖ ነው ሆኖብህ ነው?
አይ እ
ሁሉም ተሳክቶልኝ ለአንድ ብቻ ነው የሚያጣው አልኩሽ okay ለአንድ ብቻ አጣ።
አዎ ለዛ ለዛ ቦነስ bonus- አይላክልኝም ወይ ምን ነው ሁሉ እሺ እሺ cashier code አንዴ ንገረኝ እስኪ እ?
cashier code cashier code ኡን ንገረኝ እስኪ
ኮዱን አላውቀውም
ምን ላይ ነው የቆረጥከው?
ስልክ ላይ እኮ ስልክ ላይ Best Bet እንትኑ ጋር ግባና እ bet list የሚለው ላይ አለ የቆረጥካቸውን ትኬቶች እዛ ታገኛለህ። እዛ ላይ cashier code የምትለዋን ቁጥር ንገረኝ።
እሺ ደውልልሻለሁ መልስ ደውልልኝ። እሺ